ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎ ልርዳዎት?
አሪፍ ልኬላችኋለሁ የአሁኑን ነው።
እሺ ማን ልበል ደንበኛችን ስሞትን?
ስራጅ አብዱራህማን
እሺ በዚህ ስም ነው የላኩልን ቴሌግራም ላይ?
መጀመሪያ በሰጠሽኝ ቁጥር ሀምሳ አምስት መጨረሻ በሱ ልክ ያለው አሪፍ ፋይል አይደል? ፕሮፋይሉ እሺ ላኳል ልክ ያለው
እሺ ቁጥሮት የቴሌግራም ይሄ ነው አሁን የደወሉበት?
አዎ ራሱ ነው።
እሺ ስለዚህ እኛ አያይዘን የላኩት screenshot ሪፖርት እናደርግልዎታለን። ሲስተካከል ደውለን እናሳውቅዎታለን።
እሺ ደርሶሻል። ለማንኛውም ጠብቅሻለሁ።
እሺ ደንበኛችን ስለደወሉ እናመሰግናለን። መልካም ምሽት ይሆንልዎት።